ሰላም ጤና ይስጥልኝ። ወደ አቢሲኒያ
ጤና ይስጥልኝ። ከአርሲ ነበር የምደውልልዎት። ሜዳን ከምን?
እባላለሁ።
ከየት?
ስሞት ባልደረቤ እርስዎ ነው?
እኔ ሳሙኤል እባላለሁ።
እሺ፣ በዚህ በአስር ቀን ውስጥ ምንም አይነት transaction አላደረጉም በአሪፍ POS። POS ኡ ሊያጋጠመው ችግር አለ ምናልባት?
ምን ምን ባንክ ነው? ምን POS?
ምን አሉኝ?
ምን ምን POS ነው?
ድምፅዎት በጣም ርቋል። ይቅርታ ደምነኛቸው።
ምን POS ነውማ?
አሪፍ POS።
አሪፍ አዎ፣ እ፣ እስኪ ቆይ እሺ፣ ትንሽ ደቂቃ ጠብቂኝ።
እሺ፣ ጠብቆታለሁ መስመር ላይ።
Hello፣
አቤት እንደሚያች እ፣ መታችሁ check ብታረጉት። አይሰራም።
እ፣ የማይሰራ ነገር አለው።
አዎ check አርጉት መታችሁ።
ምንድን ነው ያስቸገሩት? እ፣ ሊነግሩኝ ይችላሉ?
እ፣ ይቅርታ cashier ዋ ዛሬ ረፍት ስለሆነች አናቅም እሱ።
እሺ እንጂ ግን እያስቸገሩት ነው።
አዎ እየሰራ አይደለም እና check ያርጉት።
ሊሰራ አይደለም።
እሺ።
እሺ፣ እሺ ደምያች